ማለትም
አሎ ሰላም ነው።
እግዚአብሔር ይመስገን አባ።
ከዚህ ያለ እንዴ? በእናትሽ አንድ መኪና ተፖስቶ ነበረ። እንዴት ሆነ ብዬ ልጠይቀው ነበር። አይሩፍ ምን አይነት
አይሩፍ
ሁለት ሺህ ስንት ነው?
ሰላሳ አንድ ሺህ ሁለት ሺህ አስራ አንድ ሆነ። ባለፈው አርብ መተን ነበር ይሆን እሺ
ሰላሳ አንድ ሺህ ሶስት ሰላሳ ሶስት
እሺ፣ ቁጥር ልስጥ ዜሮ ዘጠኝ አስራ አንድ
እሺ አስራ አንድ አሎ ሀያ ስድስት
አስራ ስድስት
ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና ነው?
ዘጠና ዘጠና
እሺ እሺ እሺ እሺ